ተነስትልኝ head CT scan አለ እንዴ? head CT scan አለ?
head head head head CT scan okay አለ።
እሺ፣ እዚህ ከቤጂንግ ነበረ patient።
እሺ
አሁን ይደርሳል፣ አሁን ይኖራል።
CT scan አለ ነው። የምንድን ነው ያልከኝ? head ነው head ያልከኝ?
አዎ፣ ጭንቅላት
head የሚለው የለም እኮ head CT scan የለም እዚህ ላይ ጭንቅላት የ brain ነው ያለው። ሌላ
አቤት። እና እስቲ ቆይ እንዳውልልህ።
እሺ፣ ሐኪሙ head CT scan ብሎ ነው የጻፈው እንግዲህ እሺ እኮ እንዳውልልህ እስቲ